እሷ ታታ ምክንያት ልቤን ላይ ሲላት ቆንጆ ነኝ ሲላት ምክንያት ታታ ምክንያት ልቤን ላይ ሲላት ቆንጆ ነኝ ሲላት ፍቅሬን ታታ ምክንያት ልቤን ላይ ሲላት ቆንጆ ነኝ ሲላት ንሷ ታታ ምክንያት ልቤን ላይ ሲላት ነቻች ሲላት ባስፋልት ሄዳ ሄዳ እግሬን ኮረኮረኝ እግሬን ኮረኮረኝ ጋቢና ተቀምጣ ፀሐይዋ ቃጠለኝ ፀሐይዋ ቃጠለኝ ደመና ሲመጣ ብርድ ብርድ ይለኛል ብርድ ብርድ ይለኛል ካፊያ ስጀማምር ውጋት አታርቆኛል ውጋት አታርቆኛል ሀሳብ አሰቃይቶኝ ትዝታ ገሎኝ ልነግራት ደፍሬን ስዝት ተባርሬ ሲነጋ ሌሊቱን ይጠፋል ቃላት ሀሳብ አሰቃይቶኝ ትዝታ ገሎኝ ልነግራት ደፍሬ ስዝት ተባርሬ ሲነጋ ሌሊቱ ይጠፋል ቃላት ፍቅሬ ታታ ምክንያት ልቤን ላይ ሲላት ቆንጆ ነኝ ሲላት እሷ ታታ ምክንያት ልቤን ላይ ሲላት አሃ ቆንጆ ነኝ ሲላት ፍቅሬ ታታ ምክንያት ልቤን ላይ ሲላት ቆንጆ ነኝ ሲላት እሷ ታታ ምክንያት ልቤን ላይ ሲላት አሃ ነቻች ሲላት ፍቅሬ ታታ ምክንያት ልቤን ላይ ሲላት አሃ ነቻች ሲላት እንደው መላ በይኝ ምክንያት አታምጪ ምክንያት አታምጪ የልቤን ቁልፍ እንጂ ገብተሽ ተቀመጪ ገብተሽ ተቀመጪ ከአንቺው በቀር ሌላ ማንም አይነካኝ ማንም አይነካኝ መድኃኒት ያንቺ ነሽ ሌላ ማንም የለም ሌላ ማንም የለም ፍቅርሽ አስጨንቆኝ ደንግጧትሽ ናፍቆኝ ተርቤያለሁና ናጫውት ፍቅርሽ አስጨንቆኝ ደንግጧትሽ ናፍቆኝ ተርቤያለሁና ናጫውት ምክንያት በጣም ምክንያት ልቤን እኔ ሲላት ቆንጆ እኔ ሲላት እሷ በጣም ምክንያት ልቤን እኔ ሲላት ያቻች ሲላት እሷ በጣም ምክንያት ልቤን እኔ ሲላት ቆንጆ እኔ ሲላት ምክንያት በጣም ምክንያት ልቤን እኔ ሲላት ያቻች ሲላት እሷ በጣም ምክንያት ልቤን እኔ ሲላት ያቻች ባስፋልት ሄዳ ሄዳ እግሬን ቆረቆረኝ እግሬን ቆረቆረኝ ጋቢና ተቀምጣ ፀሐይዋ ቃጠለኝ ፀሐይዋ ቃጠለኝ ደመና ሲመጣ ብርድ ብርድ ይለኛል ብርድ ብርድ ይለኛል ካፊያ ሲደማምር ውጋት አጣጥቆኛል ውጋት አጣጥቆኛል ሐሳብ ሰቃይቶኝ ትዝታ ገለ አፍጥሬ ስስት ተማርሬ ሲነጋ ሌሊቱ ይጠፋል ቃላት ሀሳብ አስጨንቆኝ ትዝታ ዋገሎኝ ልነግራት ደብሬ ስስት ተማርሬ ሲነጋ ሌሊቱ ይጠፋል ቃላት